ሄሎ ሌላው እ እ እንትን እዛው application ኑ ላይ ስቆርጥ
application አዎ ያወረድከው ማለት ነው።
እሺ እሱ ላይ ስት- ስትቆርጥ ራሱ account አለው ማለት ነው እና በንግድ ባንክ ነው የምታስገባው ሲቢ ብር ላይ ማለት ነው።
ነው አዎ አለው እዛው ላይ
ቴሌብር ነው እንትን እንትን ብር ነው በሲቢ ብር ንግድ ባንክ ላይ ማለት ነው። እም?
ሲቢ ብር አለኝ።
ሲቢ አለክ በቃ ትችላለህ።
አዎ አለ።
እዛው መ- እንትኑ ላይ ስትቆርጥ እዛው ንግድ ባንክ እንትኑ መንገደኛ application ላይ ስትቆርጥ እዛው ላይ እንትን ይልልሃል። እኔ ጋር text ይደርሰኛል፣ ትኬቱን እልክልሃለሁ ማለት ነው። ሄሎ ሄሎ ይሰማል?
ሰማህ- ሰምተኛል አይደል?
አዎ አዎ ሰማሁ።
በቃ ስጨርስ እኔ ጋር text ይደርሳል፣ እኔም ትጨርስልሃለህ።
እሺ እሺ እናመሰግናለን።